Hello አላ አቤት ሰላም ተነስትልኝ እንታናትልን እግዚአብሔር ይመስገን ከ Flintstone ነው ምስነ የምደውልሎት
Okay እሺ ከዚህ በፊት ስለ አክሲዮን ጉዳይ ተነጋግረን ነበር እ፣ ሙሉ ውይ አይ መረጃ- እ፣ ልጁ ሙሉ ልጁ እ፣ ልጁ የለም እ፣ አገናኝቻቸዋለሁኝ አ፣ እሱ ሀገር ውስጥ አይደለም ያለው የለም እኔ አይደለሁም ፍላጎት ያለው አሀ፣ እሱ ነው አ፣ አገናኝቻታለሁ ስልክ ማኗል አ፣ በስልክ ነው?
አይ አድራሻ ሰጥቻታለሁ እ፣ አ።
ዋትሳፕ ላይ ደውይና ታውቂው ብያታለሁ የሰጠችኝ መረጃም ልኬላታለሁ እሺ እሺ እሺ እናመሰግናለን እሺ